ሌላ ቀን መቀበል የሚችልበት ቀን ሰኞ የሚመችው ሰዓት? አዎ አዎ በተመለስ ወጥቶ ነበር ዛሬ እና በጣም ታውቆታል። ወሰና እሺ አስተካክለው እሺ ሎኬሽን አስተካክለው ሎኬሽን አ አ አ እኔ አስተካክላለሁ አስተካክላለሁ እዚህ ጋር
hello hello፣ ሰላም ጤና ይስጥልን። ሰላም ጤና ይስጥልን። ከጅብጅብ ነበር የምደውልሎት። እሺ ያልመጣሎት product ነበር?
አዎ አዎ እሺ
አቮካዶ ነበር አምጥተዋል መሰለኝ ጠዋት።
okay ተረክቧል።
እኔ የለሁም ቤት ነው።
ኦኬ እሺ፣ እናመሰግናለን። እሺ እሱን ለመጠየቅ ነበር።